ያለው
ደንበኛችን ከቢጃ ኢትዮጵያ ነው የምንደውለው። አሁን እያወራ ነበር። ምኑ ጋ አሉኝ? ልዩ ቦታው የካባዶ ፒያሳ፣ ልዩ ስሙ ፒያሳ ነው።
እሺ ፒያሳ የት ሀገር ነው?
አረ አዲስ አበባ ነው።
አዲስ አበባ እኮ ፒያሳ ምኑ ጋ ልዩ ቦታው?
አሀ ዋናው ፒያሳ እኮ አይደለም፣ የካባዶ ኮንዶሚኒየም አለ አይደለ? የካባዶ ኮንዶሚኒየም ልዩ ስሙ ደግሞ ፒያሳ።
እሺ
እሺ ብሎክ ስንት?
አራት ሀምሳ ዘጠኝ ዜሮ አራት
አራት
አራት ሀምሳ ዘጠኝ ዜሮ አራት ስልሳ ዘጠኝ
ሀምሳ ዘጠኝ ሀምሳ ዘጠኝ ስልሳ ዘጠኝ ስልክ ዜሮ አራት ተደወሉበትን ልመዝገብ።
አሀ
ፍሪጁ አያቀዘቅዝም ነው ያሉኝ አይደል?
አሀ
መዝግቤ ወደ ጥገና ክፍል አስተላልፍ ያለው ሌላ ምረዳውት ነገር አለ?
አመሰግናለሁ።
እሺ እኛም ስለደወሉልን እናመሰግናለን። አገልግሎት ላይ ያሉትን ሀሳብ ከሚሰቡ ድምጽ በኋላ ያስቀምጡልን። መልካም ቀን።
እሺ